የቀረው።
ሰላም ጤና ይስጥልኝ።
ሰላም ይስጥልኝ። order አድርጌ ነበር
እሺ፣ በዚህ ቁጥር ነው?
አይደለም ሰማንያ ሶስት
ቆይሽ እንዴ
ካርዱ በጣም ነው የሚቆጥረው። ቶሎ በይ።
ሰማንያ ሶስት ይቅርታ። እሺ ሰላሳ አንድ እሺ፣ ችግር የለም።
እሺ
ሀያ ስድስት እሺ፣ አርባ አራት
ሀዊ አዎ ገርጂ okay፣ በአራት order አድርገው ነበረ ጥቅል ጎመን፣ ሽንኩርት አለኝ ተደርጓል። driver እሺ፣ የ driver ኡን ስልክ ፈልጌ ነው።
ዜሮ ዘጠኝ ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ ሰባ አምስት ሰላሳ አንድ አዎ ይደውሉለት እሺ እሺ እሺ አልኩ።